ሄሎ ሄሎ ሄሎ
አቤት አቤት ሰላም ጤና ይስጥልን ቴሌቪ ሄሎ አቤት ይሰማናል።
አለን አለን ምን ልርዳዎት?
አቴ ብር ቲኬት ለመቁረጥ ማለቴ ቆርጬ ነበረ። አቴ- አቤት
ቴሌ ቴሌ ቲኬት ቆርጬ ነበረ አጠቃቀሙ ስለማላውቅ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው መጀመሪያ አ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ እሺ በቃ እሺ እሺ አመሰግናለሁ።
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ ከእንግሊዝኛ ወደ አማርኛ ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ እርስዎ መርጠው መጫወት game ኦችን እሺ